ጤና ይስጥልኝ አስካይ ረዲፍ ነው በኩምልቶ እንደምን ዋልሽ?
ጤና ይስጥልኝ።
ደህና ነሽ ወይ?
እግዚአብሔር ይመስገን። እንዴት ነዎት?
አለን። ቅድም እንትን አድርጌ ሪፖርት አድርጌ ነበርና ተመለሰልኝ።
እሺ፣ ደንበኛችን ስሞተን ይጋሪ
ሄራላዊ
በዚህ ቁጥር ነው ያስመዘገቡት?
አ አስመዝግቤ በቴሌግራምም አታች አድርጌያለሁ።
እሺ፣ የቴሌግራም ስሞተን ይጋሪ ደንበኛችን
ቴሌግራም ላይ ቱሳ ነው የሚለው።
ማን ነው የሚለው?
ቱሳ ቱሳ።
እሺ፣ አንድ መስመር ላይ ጠብቁኝ። መስመር ላይ ያሉ ደንበኛችን አለው አለው። አዎ እሺ አግኝተነዋል። ደንበኛችን አመሰግናለን። ለሚመለከተው አካል እናስተላልፍሎታለን። እስከሚሰራሎት ትንሽ በትዕግስት ይጠብቁን።
እሺ አይ፣ ምሳ ሰዓት ላይ ነበር ሪፖርት ያደረኩት።
ይስተካከልሎታል። ደንበኛችን እሺ ያለውን አዲስ መረጃ ደውለን እናሳውቆታለን።
እሺ እሺ መልካም ምሽት ይሁንልዎት።